ጤና ይስጥልኝ ቤስት ቤት።
ሰላም ነው።
እግዚአብሔር ይመስገን።
withdraw አድርጌ ማታ ይዞብኝ ነበረ።
okay ቤስት ቤት ስልክ ቁጥር የደወልክበት ነው?
አ በዚህ ቁጥር እሺ ስንት ብር ነበር?
እሱ ሶስት መቶ እና አምስት አምስት መቶ ብር እሺ ጠብቀኝ። hello ወይ ሶስት መቶ ሶስት መቶ እና አምስት መቶ አምስት መቶ ነው አይደለ?
አ ሶስት ሶስት መቶ እና አምስት አምስት መቶ አዎ እሺ እሺ በቃ ትንሽ ትላንት system ችግር አጋጥሟቸው ስለነበረ ነው ቻፓዎች እና ጠብቋቸውና manually እያስገቡላቸው እያስገቡላችሁ ነው። እሺ ያንተ ብቻ አይደለም የተወሰነ ሰው ነው እንደዚህ የሆነ አዎ አይ ሌላ ጊዜ ወደ ሆነ በርሚቴ የሚገባ አሁን እሱ አዎ።
በጥቂት ጊዜ ይገባ ልክ ነው። ትንሽ ችግር አጋጥሟቸው ስለነበር ነው manually እያስገቡላችሁ ነው። አሁን ትንሽ ጠብቋቸው። እሺ እሺ መልካም ቀን።
አሜን።
እሺ